ጤና ይስጥልኝ አርፌ ሳምራይስ ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። ትናንትና አመልክቼ ነበረ በሁሉ ስፖርት cash out የተደረገ አልገባም እና እስካሁን ድረስ አልገባም። ቴሌግራም ላይም ልኬላቸዋለሁ።
በዚህ ቁጥር ነው ያመለከቱት ደንበኛችን?
አ
እሺ መስመር ላይ ጠብቁን፣ እያየሁልዎት ነው። ደንበኛችን መስመር ላይ አሉ?
አዎ መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስሞትን ማን እንበል?
ጸጋ ታደሰ ጸጋ ታደሰ። አ፣ ጉዳዩ ወደሚመለከተው አካል ተልኮሎታል፣ ግን screenshot እስካሁን share አላደረጉንም።
አድርጌ አድርጌለታለሁ ቴሌግራም ትናንትና መስጠሽ
ማ በሚል ስም ነው የላኩልን ደንበኛችን።
እንደዚህ ሳሚ በረከት ነው ግን የሚል የቴሌግራም ስም ለዛ ነው ይሄ ቁጥር ነው ቴሌግራም ቁጥሩ
ሳሚ በረከት የሚል እሺ።
አ
አ አገኘሁት። እሺ እሺ፣ አስገባበታለሁ። ጉዳዩ በተፈታ ሰዓት ደግሞ ደውለን እናሳውቆታለን ደንበኛችን።
ደስ ይላል።
እሺ፣ ሌላ መረዳት ነገር አለ?
ምንም የለም። መልካም ቀን እሺ፣ መልካም ቀን ይሁንልዎት።